ጤና ይስጥልኝ ሄሎ ቪዛ ጊዜ ነኝ። የባኮሚኒቲ ጉዞ መረጃ ልስጠው።
አብሮ ይስጥልን። የፓስፖርት ጉዳይ ለመጠየቅ ነበር።
እሺ
ቀጠሮ ላይ ነበርን እና ፒያሳ አካባቢ ሸገር ከተማ ታስመታላችሁ ተብለን ነበረ ልደት ካርድ ላይ
እሺ
እና እሱን የት አካባቢ ነው? ፒያሳ ነው
ምን አሻራ የሚሰጡት ነው?
አይደለም። ልደት ካርዱ ላይ ማህተም ይመጣል ሸገር ከተማ ተብለን ነበር እሺ
አለ እንደዛ።
ቦታውን ማወቅ የሚፈልጉት አዎ
እሺ